አልደረሰ ባሉን ቁጥር መገድ አለብን። ሬስቶራንት ኦርደር ደረሰ ባሉን ቁጥር
ከላይ ጽሉ ፎር ማርግሪት እሺ።
ሄሎ ሄሎ ጤና ይስጥልኝ አቤት።
ከቢው ነበር።
እሺ እሺ ሰላም እሺ በማን አራት ሰላሳ ስምንት ሀያ ሰባት የተቀበላችሁት ኦርደር ምን ያህል ይቆያል ከዚህ በኋላ?
በምን አሁን ቢግ ሪፕ ሰማንያ አራት በማለት ሰላሳ ነው?
ስምንት ሀያ ሰባት
ቢፍሪንስ አዎ፣ አዎ።
በማስታወቂያ አይደለ እ፣ ይደርሳል እስካሁን አዎ አዎ ደርሷል ይደርስ አይቆይም።
አዎ እሺ አዎ፣ አሁን ነው አመሰግናለሁ።
የሚደርሰው አስራ አምስት ደቂቃ ነው ብዙ ጊዜ ኦርደራችን አስር ደቂቃ ውስጥ ይደርሳል እስካሁን ይደርሳል ብዬ እሺ።
አስባለሁ
እሺ እናቴ እሺ አመሰግናለሁ።
እሺ እሺ እሺ